ሄሎ ሄሎ ሄሎ
ጤና ይስጥልን። ሄሎ
ሄሎ
ሄሎ ይሰማል?
ይሰማል? ይሰማል?
አ፣ ትንሽ ይቆራረጣል። ፍሊንት እሱ ነው ምን ልርዳዎት? ቆይ መልሼ በሌላ ስልክ ልደውልዎት። አይሰማም፣ ይቅርታ። ሄሎ
ሄሎ መልሼ በሌላ ስልክ ልደውልዎት። አይሰማም፣ አይሰማም። አንዴ ይቅርታ።
አሁን